Будешь твои знаешь? ሄሎ ሄሎ አሎ ሰላም አሎ።
ጤና ይስጥልኝ።
አብሮ ስጥልን የሆነ ቲኬት ቼክ ማድረግ ነበር እናንተ ጋር ምን አልከኝ?
የሆነ ተመላሽ መኖ ጋር ለመሆኑ ለመጠየቅ ነበር አንቺ ጋር እንትን ቼክ አድርጊያት አልመጣች እሺ ብሎ እሺ፣ ቀላል
ምን ከስተመር ካሸር ኮድ
ቆይ። hello ሰላም ጤና ይስጥልኝ። ቤስት ቤስ ከላል ነኝ። እባክዎን ልርዳው?
ተመላሽ መኖር ለማ- ለማረጋገጥ ነበር።
እሺ አባቴ፣ እሺ ንገረኝ። cashier code
okay cashier code ኡን አስራ አንድ
ይቅርታ እንዴ። እሺ አስራ አንድ
ሀምሳ ሀምሳ ስልሳ አንድ አስራ ሁለት ስልሳ አንድ አስራ ሁለት
ተመላሽ የለውም። ሁለት ጨዋታ ነው የወጣብሽ። እሺ ሁለት እሺ እሺ አመሰግናለሁ።
እሺ እኛም እናመሰግናለን። እሺ መልካም